Hello hello
አቤት አቤት ነገር ሰላም ጤና ይስጥልኝ።
OK ነው። ጤና ይስጥልኝ። እንትን ትንሽ አማርኛ አትችልም? ኦሮምኛ hello
Hello
አቤት ትንሽ አማርኛ ትንሽ አትችልም?
Hello አቤት አቤት ሰላም ጤና ይስጥልን።
አ፣ ሰላም
ምን አሉት?